ከአሪፍ ቤት ነው የምደውልልዎት። ከአሪፍ ቤት ነው የምደውልልዎት።
እሺ
በቲክቤት በኩል አሪፍ ቤት ለመጠቀም ሲሞክሩ ያጋጠመው ችግር እንዳለ ተነግሮ ነበር።
አዎ ምስቱ አልገባኝም። አዎ hello hello
ይሰማዎታል?
አዎ ይሰማኛል። አሁን እሺ ከበቲክቤት በቲክቤት
አዎ፣ በኩል አዎ፣ አዎ።
transaction ማድረግ ሞክረው ነበር።
አልደረሰም። በ CBE ገብቼ ነበር በፊቴ
በ- ከየትኛው ከ CBE ነበረ ወደ አዎ።
ቲክቤት deposit ያደረጉት?
አዎ
ቲክቤቶች አልደረሳቸውም።
አልደረሰም። አዎ አልደረሰም። አልገባም። የኔ account ላይ የብሩ መጠን ስንት ነበረ?
አምስት ብር
ይሰማዎታል? ደንበኛችን
አዎ ይሰማኛል።
የብሩ መጠን ይነግሩኛል?
አዎ አምስት መቶ ብር ነው።
እሺ screenshot ሊልኩልን ይችላሉ? message ኡ ላይ እንትን ያል የገባሉትን እዚህ ላክ ሄሎ ሄሎ ሄሎ ሄሎ